ሰላም ጤና ይስጥልኝ።
ተባለዶ
ሄሎ ሄሎ፣ አቤት።
ጤና ይስጥልኝ። ሄሎ እ ሄሎ፣ አቤት።
ይሰማኛል። ከወረዳ ስምንት ገቢዎች ነበር የምደውለው።
እሺ።
ገሌለ መስቀል ስም ነው?
ነው አይደል? አስተዋል።
ተሳስቼ ነው?
አዎ፣ የድርጅት ስልክ ነው። ይቅርታ።
እሺ። እንዴት ደጻ ነው?
ድርጅት ነው። ይቅርታ።
እ
ድርጅት ነው ይሄ።
በቃ እሺ፣ ተሳስቶ ይሆናል። እሺ በቃ አዎ